ሪፖርት ለማድረግ ነው የፈለኩት። አይ ዞረኩት ገንዘብ አሁን ወደ ቴሌ አልገባም። ከዛ ወደ ሪፈር መለስ ነው የሄድኩት። ሪፖርት አድርግቻለሁ። ቴሌግራም ላይ ትንሹ ላ ቴሌግራም ላኩት ሸቱ ሄሎ ሰማሪ ምን አልሽ? አይ እኔ ውትዞ ወጥቼ ወደ ቴሌ ቴሌ ብር ገባት ነው ይበል። ከዛ ለምን ቴሌ ብር ገባም ከም ደግሞ ወጥ ዋው ምን ሰዓት ነው ያርኩት? ስሙ መሐመድ አህመድ አህመድ ምን ማንበብ ምን